ሰላም እንዴት ናችሁ? ዛሬ አንድ አሪፍ application ይዤላችሁ መጥቻለሁ። አቪያተር ለምትጫወቱ አቪያተር prediction app ይዤላችሁ መጥቻለሁ። በጣም የሚገርም application ነው። almost ከ85 percent በላይ የመሳካት እድል አለው። so ይህንን እኔ በግዢ ነው ያገኘሁት። በውጭ መጋራት access ማድረግ የምፈልጉ የሆነ application ኑ እዚህ ጋር application ኑ ጋር ቀጥታ ከገባችሁ በኋላ password ይጠይቃችኋል። password ኡን username አስቀምጥላችኋለሁ። በዚ username ገብታችሁ ማግባራት ትችላላችሁ። password ኡን እዚህ ጋር copy paste ታደርጋላችሁ። ከዛ በኋላ ላይ አንዱ ካፕ ብላችሁ እዚህ ጋር generate signal ብላችሁ ቀጥታ ከሁለት እስከ አምስት ወር እንትን ይልላችኋል predict ያደርግላችኋል። ከሰማንያ አምስት percent በላይ የመሳካት እድል አለው። መቶ percent አይሳካም። ማዋራት የምፈልጉ የተወሰኑ ሰዎች ነው የምፈልገው በውጭ መጋራት ማዋራት ትችላላችሁ። ቴሌግራም username ኤ ይኸውና ከላይ የምትመለከቱት